ሄሎ
ሄሎ፣ ጤና ይስጥልህ።
አብሮ ይስጥልን።
ከሁዳ ባይክ ማኑፋክቸሪንግ ነበር የምደውልልክ።
አማን ነው አለው። እንዴት ነክ?
እንደት ነሽ? አለን።
የመቀሌን ስልክ ሰጥቼክ ነበር አይደል?
አዎ ሰጥተሽኝ ነበር። አይሰራም አወራችሁ?
ማለት አይረሱትም።
ሁለቱንም አ
እንዴ፣ እስቲ አሁን ሞክርላቸው። አሁን እኔም ሌላ ሰው ብሎኝ አ እ፣ አናግሬያቸው ነበርና ምን አልሽ?
ሌላ ሰው አ፣ እዛ መቀሌ ማለት ነው አ ፈልጎ እ፣ አናግሬያቸው ነበር። ስልክ አታነሱም እያሉ ነው ምናምን ብያቸው እም፣ እ፣ ችግር የለውም አሁን እናነሳለን ምናምን ብለውኛል። እና እስቲ አሁን ምን አልሽ?
ሞክርላቸው።
አለ ኦርደር አለ የለም?
ኦርደር ማለት እቃው አለ።
አዎ ሁለቱም አሉ።
እስኪ ልደውልላቸው። እሺ አሁን ሞክርላቸው።
እሺ እሺ እሺ፣ እደውልልሃለሁ መልሼ።
እሺ መልካም።
እሺ